Asante Malibapa.
hello.
ሰማ ሊሰማ እንትን አፋላጊ ነው።
አዎ በትክክል
አዎ፣ እንትን ፈልጌ ነበር የቱሪዝም ዋና ቢሮአቸው።
የቱሪዝም ዋና ቢሮ አንዴ መስመር ላይ ጠብቁ አለ።
እሺ፣ እሺ፣ መስመር ላይ ጠብቃል።
እሺ።
ንግድና ቱሪዝም ነው።
እ እ ንግድና ቱሪዝም
ንግድና ቱሪዝም ሳይሆን ቱሪዝም
ወይኔ ተስ የቱሪዝም ቢሮ ስልክ ቁጥር ትነግሪኛለሽ?
እሺ፣ አዲስ አበባ ቱሪዝም ቢሮ አ
እሺ፣ ያዝ ወንድሜ።
እሺ፣ ምን ቁጥር ነው?
አ
እሺ፣ እሺ፣ አንድ ንገረው።
መጽሐፍ። ቱሪዝም ሚኒስቴር ነው ወይስ ቢሮውን ነው?
ቱ- ቱሪዝም ሚኒስቴሩን ነው ወይስ ቢሮውን ነው?
ዋና ቢሮአቸው head office ዋና ቢሮአቸው head office ኣቸው የት ነው? አቅጣጫውን ማወቅ ፈልጎ ነው።
ምን- ምን ቢሮ ዋና ሚኒስቴር ነው?
አ ቱሪዝም ቢሮ
ይሄን ጋር- የ- ውጭ ሀገር ዜጋ ነው። ቱሪዝም ቢሮ DH ገዳ ታወር ጀርባ ነው ያሉት።
DH ገዳ ታወር ጀርባ ቦሌ አዎ።
ጫፍ ላይ ከፍሬንድሺፕ እ፣ አዎ።
ህንጻ ቀጥሎ።
አ
አሎ አለቃ አቤት፣ ከፍሬንድሺፕ አለ አይደል? ከፍሬንድሺፕ ቀጥሎ DH ገዳ ታወር አለ እዛው ጋር።
እዛ ከዛን ጋር ወደ እሱ ጋር ቁልቁለት ወደ ቀኝ ትታጠፍና በራሱ ጋር አዎ።
ወርደህ ከጀርባው ማለት ነው ቱሪዝም ቢሮ።
ሸራፊዋ። እግዚአብሔር እሺ ወንድሜ መልካም ቀን። ስለ ደወሉ እናመሰግናለን።